ጤና ይስጥልኝ የተሰጠኝ ማዕከል እባክዎን ልርዳዎት?
ሰላም አልክ?
ሰላም እንዴት ዋሉ?
ቲክቶክ ላይ የልጅ ማኛን ማስታወቂያ እያየሁ ነበር እና እሺ
እም፣ እንትኑ አልቋል፣ giveaway ው አልቋል፣ ትኬቱ።
እም፣ አይ አላለቀም።
እሺ እና ልናገር ምክንያቴ
ሙሉ ስም ልውሰድ?
እሺ ናርዶስ
ናርዶስ እሺ ናርዶስ ገብረመድህን
እድሜ
እድሜ ሀያ
የትዳር ሁኔታ ያላገባም።
አዎ እሺ ፓስፖርት አለው?
አዎ
የጥሪ ማዕከል 81 84 ምን አይነት አገልግሎት እንደም